ને શું નામ અલીબાબા હા અલીબાબા ઓછું સલામ નો સંગા ને ઓલો છે બરાબર હા હા શું શંકા હા શું છે નામ બોલો આમને તો આમ
ባንክስ ባንክ አንድ ባንክ ይወጣለታል
ቤኒንስ የላችሁም ና-
ሌላችሁ ግን ሻንጋይ አባ ይቅርታ አልሰማሁትም። በጣም ይቅርታ።
ኢስታር ማለት ነው ሻንጋን ኢስታር አለ ኢስጥር የለም የላችሁ ኦኬ ይሄ ምንድን ነው የሚባለው
ይህ ሻንጋይ ነው።
እኮ ቻንግ ምን
እስቲ ቆይ አንዴ ልሂድሎት ልሂድሎት እሺ
ሻንጋይ ነው የሚባለው አባት በቃ ስንት ይሄዳል? ሄሎ
አቤት አባት ስንት ያህል ስንት ይሄዳል?
ላ ስንት ይሄዳል?
ይሄኛው ኤሌክትሪክ አይደለም fuel ነው። በሰባት አዎ
እሺ ቴንክ እሺ እሺ